ሄሎ
ሄሎ በላይነህ እንዴት ነህ? ሰላም ነው?
አሎ አሎ እዚህ ደህና ነው። ምን ከቤተሰቤ ነው የምደውልልህ።
አወኩት።
እሺ ምን ነበር ያው
ስፖርት ሾፕ እኮ ባለፈው እንኳ አውርቼ ነበር። አንተ ነው መሰለህ ማነው ሱፐርቫይዘር አሁን አውርቼ አውርቼ ነበር። እስካሁን አላኩም። ምንድን ነው አንተ አዲስ ማውረድ ኮፕ ትችላለህ?
ፈልጋ ነው አይ ስፖርት ሾፕ ነው አዲስ ሳይሆን እ፣ የነበረ ላይ ነው። እኔ ስምንት ሾፕ እዛ ገምቼ አፍሼ ነው የመጣሁት።
ኦኬ ሾፕ- ቦታውን ልከህልና ስሙን ምናምን ልክ ያለው እስካሁን አልመጣብኝም።
ስፖርት ነገ አለ ባለ- እንደ እኛ ጋር በላይነህ እ?
ስፖርት አለ ከዚህ በፊት የለኝም። ለመጀመሪያ ነው የለ- የለኝም። እስካሁን ምን አልሰራሁም።
ለምርለ አዎ ጂአር ነው የሰራሁት ያለው እስካሁን።
በላይነህ ሻንቆ አዎ
የት ነው የት ነው ቦታው ቄራ ሰፈር አይደለ
ኤራ ሰፈራ። እሺ ይሁን፣ እሱም ይሁን፣ በቃ ይሁን። አል- አል- አልመጣብኝ እስካሁን።
በቃ ሲዮ ልክልሃለሁ አሁን ጠብቀኝ እሺ እሺ እሺ፣ ነገ ቅዳሜና እሑድ ያዋ ስላለ ዛሬም ቢሆን ጥሩ ነበረ ግን በቃ ችግር የለውም አሁን ነው የምልክልህ በቃ እሺ እሺ ዛሬ እሺ እሺ